Hello ሌላ ጤና ይስጥልን።
አብሮ ይስጥልን።
ከዊፕላስ ሶሉሽን ነበረ የምደውለው።
እሺ ዊፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደለ?
አዎ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና እም።
አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበር።
እሺ በምን አገልግሎት ነበር የተመዘገቡት?
ሞባይል ሽያጭ ሽያጭ ምንድን ነው የሚባለው? የሽያጭ ቤቱ ስም አሚር ሞባይል
የት አካባቢ?
ቦሌ መድኃኒዓለም ሸገር አካባቢ እሺ። ሸገር ህንጻ።
አዎ ሸገር አካባቢ ነው ይሄ ህንጻ ላይ አይደለም ሸገር አካባቢ እሺ። ያንተ ሙሉ ስም
አሚር ሁሴን
የስራ ቀናችሁ ከሰኞ እስከ መቼ ነው?
እሑድ ብቻ ነው እረፍት ከሰኞ እስከ ቅዳሜ እስከ ቅዳሜ።
እም።
ሰዓትስ
እ፣ ጠዋት ሶስት ሰዓት ማታ ሁለት ሰዓት
የቀበሌ መታወቂያዎትን ወይም የንግድ ፈቃዶትን እኛ በምንልከው ስልክ ቁጥር መላክ ይችላሉ?
ልኬልሽ ነበር ከትላንት ወዲያ ነው ምንድን ልክ ልከልኛል?
ቴሌግራም ላይ አዎ እሺ፣ እናመሰግናለን።